አቤት ሚስትልም ቤት ቤት
ተነስልኝ ጋሽ ያለን አለን ሰላም ነው።
አልሐምዱላ አልሐምዱላ ጋሽ ገንዘቡ እስካሁን አልገባም። ምንድን ነው ውስድረው ዊዝድሮ ነው።
ውስድረው ማታ ለሊት ሰዓት
እሺ አንዴ ጠብቀኝ እስኪ።
ያ ጋሽ
እሺ አንዴ ጠብቀኝ እሺ።
መስመር ላይ
hello hello
እሺ ስንት ብር ነበር?
አራት መቶ ጋሽ
ይቅርታ ድምፅ ርቋል ትንሽ።
አራት መቶ አራት መቶ የ Best Bet ስልክ ቁጥርህን ንገረኝ።
ዘር
ድምፅ ርቋል አይሰማም።
Best Bet ድምፅ ርቋል ትንሽ አይሰማም።
Best Bet Best Bet
እሺ ንገረኝ ቁጥርህን።
Best Bet ነበረ አዎ አዎ
withdraw ነበረ ለሊት ሰዓት
ዜሮ ዘጠኝ
ዜሮ ዘጠኝ ሰማንያ ሁለት እሺ
ስልሳ አራት እሺ
ስልሳ አራት ባልከው ቀጥል ቀጥል
ስልሳ ስድስት ዜሮ ስድስት ዜሮ ስድስት
ሰማንያ ሁለት ስልሳ አራት ስልሳ ስድስት ዜሮ ስድስት
እሺ check እያረኩት ነው።
check አድርግ በእናትህ ዛሬ ቀን ብሎ ጠጥ ጠጥ ጠጥ ይላል ይሄን ድርጅት
hello hello hello አሁንም pending ላይ ነው ያለው። ስለዚህ ትንሽ ይታገሱን እሺ።
ጋሽ ዛሬ ቀን ብሎ SantimPay SantimPay ጋር ትንሽ system delay ያደረገ ስለሆነ ነው እየቆየ ስለሆነ ነው። በዛ ትንሽ ይታገሱ። ሰማ- ስልሳ ቆይ ስልካቸውን ልስጥህና አግኛቸው እነሱን።
ሶስት ዘጠና ሶስት ስልሳ አዎ አዎ በሱ ስራ እሱ
በቃ ምንም ማድረግ አንችልም። ደንበኛችን ይታገሱን ትንሽ።
እንሰጥሻለን እሺ እሺ